sprechen? ዝም በይ ዝም በይ እንዳትለው እያልኩኝ አለች።
Hello Hello፣ ሰላም ጤና ይስጥልን። Hello፣
Hello ይሰማል? መኮንን ጥላዬ።
Hello ሄሎ፣ ይሰማል? አይሰማም?
ይሰማኛል ም- መኮንን ጥላዬ ኖት?
ነኝ አዎ።
እሺ፣ ከዊ ፕላስ ድርጅት ነው የምደውለው። የእኛ application ላይ ተመዝግበው ነበር።
የት የእኛ application ላይ ዊ ፕላስ ዊ ፕላስ
እሺ እንደ አሽከርካሪ ወይስ እንደ ተጠቃሚ ነው የተመዘገቡት?
እ?
እንደ አሽከርካሪ ነው የተመዘገቡት ወይንስ እንደ ተጠቃሚ ነው የተመዘገቡት?
አሽከርካሪም ነኝ ተጠቃሚም ነኝ አሀ እ፣ እስከ መጨረሻው በ application ኡ ተመዝግበው ጨርሰዋል? እንደ አሽከርካሪ ኢንተርኔት አስቸገረኝ መሰለኝ ነው። Okay እንደሱ ከሆነ እርስዎ የሚያስፈልጉትን ፋይል ነግሬዎት እ፣ ለእኛ በቴሌግራም ቢልኩልን እኛ ራሳችን እ፣ active አድርገን መዝግበን እንደውልሎትና በአካል ደግሞ መጥተው መዋዋል ይችላሉ።
እሺ ልንገሮት የሚያስፈልገውን ነገር
እሺ እየነዳሁ ነው ግን እንደሱ ከሆነ text ላድርግሎት፣ ቁጥሩንም የሚልኩበትንም ቁጥር ልላክሎት፣ የሚያስፈልጉትንም ነገሮች ልላክሎት።
እሺ የኔ እመቤት እሺ ቀድ- ቀድመው ለሚመጡ ሀያ አምስት ሺህ አሽከርካሪዎች እነዳ እየመዘገብን ስለሆነ የእድሉ ተጠቃሚ የሆኑ ቶሎ ይላኩልንና ይመዝገቡ።
እሺ እናቴ እሺ በጣም እናመሰግናለን። መልካም ቀን።
ተባረክልኝ እሺ እሺ እሺ